ሄሎ Hello ከ Best Bet ዮርዳኖስ ነኝ።
አዎ፣ እሺ እሺ ቴሌግራም ላይ ማለት ነው ልኬሎታለሁ link እና ስልክ ቁጥር እህ።
ማለት ነው ለቻፓ ቀጥታ address እንዲያደርጉ ይሄን screenshot ያደረጉትን ማለት ነው። ለሌላ ጊዜ ለእኛ ሲልኩልን ቻፓ ፋይናንስ ወይም SantimPay የሚል message ነው መላክ የሚችሉት። ምክንያቱም እኛ ይሄን ብንልክላቸው መስራት ስለማይችሉ ማለት ነው።
ወደ እነሱ ደግሞ ደውለው ስልክ ቁጥር ላክሽልኝ።
ስልክ ቁጥርና ወይም link ልኬሎታለሁ ወይ በቴሌግራም ይሄንን ልካውላቸው ይሄንን deposit አድርጌ ይሄ ነው የተላከልኝ እንዴት ነው የማደርገው ብለው መጠየቅ ይችላሉ እዛ ላይ ማለት ነው። ምክንያቱም እኛ ይሄንን ብንልክላቸው እነሱ እንትን ማለት ስለማይችሉ so ቀጥታ እንተ contact ያርጓቸው ማለት ነው።
እሺ።
ተ- ተረድተውኛል ተረድተውኛል።
አዎ አዎ።
በቃ link ና ስልክ ቁጥር ልኬሎታለሁ በተመችቶ ወይ በስልኩ ወይ ደግሞ በቴሌግራም እንትኑ መላክ ይችላሉ። እቺን አሁን ለእኛ የላኩትን ማለት ነው።
እሺ እሺ።
እሺ እናመሰግናለን።
በዚህ በዚህ ደግሞ መልሼ ይሄ ያንቺ ነው?
ግልጽ በቃ ግልጽ ካልሆነሎት ቴሌግራም ላይ መጠየቅ ይችላሉ፣ ወይም ደግሞ እዚሁ ላይ ደውለው ይጠይቁኝ። ግልጽ ካልሆነሎት በዚህ ስልክ ቁጥር ደውል።
ይችላሉ። አዎ ልኬሎታለሁ link ና ቴሌግራምም check ያርጉት። link ኡንና ስልክ ቁጥሩ ልኬሎታለሁ ወይ በቴሌግራም ወይ በስልኩ ማለት ነው። ልካው ይሄ አሁን ለእኛ የላኩትን ለእኛ ያሉትን ያስረዷቸው እዛ ማለት ነው። ቻፓ ላይ በቻፓ አይደል የላኩት ቆይ ግን እና አሁን ብሩን እንደተከፈለ ለእናንተ አያሳይም ማለት ነው?
ለእኛ ማ- ለ- እንዲያሳየን ቁጥር ያስፈልጋል። ለ- ከእነሱ የምንቀበለው ማለት ነው፣ ከቻፓ የሚልኩልን። ለእሱ ደግሞ ይሄኛው እርሱ የላኩት አይሆንም። ለዛ ነው
ኦ፣ እነሱ OK። ምን አይነት number ነው የሚልኩት? እሱ ለእኔ ይልኩልኛል?
አዎ። ከዛ እሱን ለእኛ ይልኩልን እና እኛ እዚህ ላይ check አድርገን screenshot አድርገን ልክሎታለን ማለት ነው። deposit እሺ እሺ እሺ፣ እሞክራለሁ። እሺ፣ እደውልላቸዋለሁ።
እሺ፣ ስለደወሉ እናመሰግናለን።